በጣም ጤና ይስጥልን ክትት ጤና ይስጥልኝ።
አብሮ ይስጥልን።
አሁን ከቢያንስ
ምን አሉ?
አካባቢ እ?
ሶስት ጊዜ ተደውሎ ነበረ። ስድስት ሰዓት ከአምስት አካባቢ ሶስት ጊዜ ተደውሎ ነበር።
ይቅርታ ማን ነበረ ስሙት?
ናፍቆት
እሺ ቆይ እስኪ አንዴ ጠብቁኝ።
እሺ እ?
እ፣ እንትን ከዚህ በፊት order አድርገው personal መጥቶሎታል ሁሉም product።
አ- አዎ ግ- ደውዬ ነበር ከዚህ በፊት personal መቶልኛል። ግን ያው product ኡ የአንዱ ኮድ ስላልመጣ እም፣ እ፣ እኔ ጋር ይችላልም እና ለዛ ነበር ደውዬላቸው የነበረው።
okay እንጂ ደርሶታል ሁሉም product።
product ኡ አዎ ከእናንተ ተደውሎልኝ ደርሶኛል። ያው ኦኬ።
ኮዱና ፊኒሽ አላለም። ለዛ ነው የምንድን ነበር ያልደረሰውት ኮድ?
እ፣ የ okay ፓስታ የፓስ ነው።
አ የ okay ፓስታ አልደረሰኝም ነበረ። ግን እኔ እጄ ላይ ገብቷል okay ፓስታው። ግን እዛ ላይ ኮዱ መጥቶ አንድ ም።
order confirm አላለም።
okay እሺ፣ እሱን check አድርጌ እደውልልዎታለሁኝ አንዴ።
okay። እሺ እሺ እሺ።
እሺ፣ አመሰግናለሁ።